እናመሰግናለን።
ሄሎ ሄሎ
ሁለት ሺህ አድርጌ ነበር። አሁን withdraw በዚህ ስልክ ቁጥር ነው።
አ
እሺ አንዴ መስመር ላይ ጠብቁኝ። እሺ አሁን ቼክ ያደርጉት።
እሺ
እሺ መልካም ቀን። እሺ